ስልኩ ምንድን ነው?
Current ቤት ቤት ረዲት ነው ምን ልርዳው
hello
hello ወይ ሰላም፣ እንዴት ነሽ?
ሰላም withdraw አድርጌ ነበረ በ voucher እና ሳላስበው withdraw ስላልኩ cancel ማድረግ ትችላለሽ?
ስንት ብር ነው?
መቶ ብር ነበር withdraw ያደረኩት። just reverse እንዲሆን ፈልጌው ነው በዚሁ አሁን account ላይ የደወልክበት ነው የቤት ቤት ቁጥር አ በዚህ
ልትጫወትበት ነው?
አ አ
እሺ እንዴት እንደሚመለስ ልንገርህና ትመልሰዋለህ፣ ግን ማውጣት አትችልም። ወይስ cancel ላስደርግልህ? ትንሽ ይቆይባል።
ምን ያህል ይቆያል?
አላወቅኩም። ሲመልሱልኝ ነው እኔ እኔ cancel ማድረግ አልችልም። ሌሎች ሰዎች ናቸው cancel ማድረግ የሚችሉት እና
okay እሺ በቃ ላኪ እሺ እንዴት መጫወት ብቻ ነው withdraw ማድረግ አልችልም አይደል?
አዎ በቃ እሺ እንዴት ነው የሚሆነው?
voucher code ዋን አግኝታታል?
ነበር አዎ just ወዲያው ባካል እንጂ ነበር እሺ account history ውስጥ ገባና voucher history የምትላለች።
እሺ
ከዛ voucher history ውስጥ ስትገባ ቀኑን አስገብተህ search ስታደርገው አ፣ እንትን ይልልሃል። voucher code የሚል ይሰጥሃል። pending እሺ።
የሚል ማለት ነው።
አ፣ እዛ እሱን ኮዱን ኮፒ ታደርግና deposit ላይ ትሄድና አ፣ ከዛ እ፣ እንትን ታደርገዋለህ። deposit okay።
ላይ ትሄድና voucher ን ትመርጥና አ፣ voucher ኮዱን እዛ ውስጥ አስገብተህ deposit ስትለው ወደ account ይመለሳል።
okay እሺ እሺ
አለቀ አዎ deposit ስትለው ወደ አካውንቱ ይመልሳል መቶ ብሩ።
እሺ ቴንክ ዩ እሺ እሺ እኔም አመሰግናለሁ።